አንተ በለያማዊው መርዶኪዎስ ለምን ማቅለበስክ የሐዘን ልብስ? ሰላም አይደለይ ወገን ዘመዴ፣ ባክን ንገረኝ አልቻለም ሆዴ።
ምን ሰላም አለ ምንስ ረፍት በባዕድ አገር በባርነት መዝገብ ተገልጦ በአባትሽ ሕዝብ ሞት ታወጀብን በሱሳ ግንብ
እንደ እናት አባት አሳድገኸኝ ለማይሆን ነገር ለሞት አትስጠኝ። እንዴት ነካለው የወርቁን ዘንግ ንጉሥ ታላቅ ነው ባለማረግ
ለንግሥትነት ብትመረጭ ያማረ ለብሰሽ ጣፋጭ ብጠጪ መዳን በሌላ ስፍራ ሲሆን ኋላ እንዳይቆጭሽ አሳስቢልን
እሺ ብያለው ጹሙ ጸልዩ አምላክ ከረዳን ያልፋል ስቃዩ በእምነት ገባለው ብጠፋም ልጥፋ ከታደላችው የመኖር ተስፋ
እንጸልያለን እንጾማለን ሶስት ቀን ሶስት ሌሊት እናለቅሳለን ባሕሩን ከፍሎ ያሻገራችን የእስራኤል አምላክ ከእኛ ጋር ነው።
አክሊሉ እንዲፋ ነጩን ልበስ እግዚአብሔር ፈርዷል መልሷል መልስ ባንተ መስቀል ላይ ሃማ ተሰቅሏል የሞቱም አዋጅ በሕይወት ተሽሯል
አሁን ለቅኔ አዲስ ምስጋና ታሪካችንን ለውጧልና ሁሉም አጨደ የዘራውን አርያም ይውጣ እልልታችን